ሄሎ
ሄሎ፣ ሰላም ጤና ይስጥልኝ።
እሺ፣ አብሮ ይስጥልኝ።
ይቅርታ ፎዚያ ከቺፕቺፕ ነበር የምደውለው።
እሺ እሺ እ ሰሞኑን እያሳወቅኩ ነው location ብለውን ነበር አይደለ?
እ እ ቲማቲሞት የታዘዘው በጁጁ ነበረ app ላይ እያወራሁት ነበረ እና አዎ አዎ ሽንኩርትና ስኳር አለኝ ብለው ነበረ።
አዎ አዎ ይቅርታ ያው የሞሉት location በእርግጥ ልክ አይደለም፣ ግን አዎ አዎ ዛሬ አሁን ጠዋት ካሳወቁኝ በኋላ እንደወጣ አሉት እየሞከርን ነበር እና ይቅርታ driver ኡ ስለወጣ አሁን መውጣት አልቻለም። አይተሙት
Okay። እና ደግሞ ለነገ ልትሉኝ ነው ዛሬ?
እም፣ እንደዛ እንሎት ነበረ። ይቅርታ
ወይ ፈጣሪ።
Sorry፣ በጣም ይቅርታ። እንደዚህ location ስህተት ሲፈጠር በጣም አዛ ነው የሚያደርገው።
ይኸውልሽ እንደሱ እኮ እንደሆነ አውቄ ከትላንት ወዲያ ደወልኩኝ እናንተ ጋር እ፣ ትላንትም ደወልኩኝ ይወጣልሻል፣ ምንም ችግር የለም እንዲወጣልሽ አድርጌያለሁ አዎ ትላንት ምናምን አ- ተባልኩኝ።
ልጆች check እያደረኩ ነበረ ተላልፏል። ግን እ፣ እንዳለ ቀኑ ሲደርስ assign ሲደረግ driver የእርሶ ግን assign አልተደረገም። Location Okay እሺ፣ አሁን location ኡን እኔ ባስ- ላስተካክለው ወይስ አሁ- ደግሞ ነገም አሁን እኮ እንደሚደርሰኝ እርግጠኛ መሆን አልቻልኩም እኮ።
ውይ፣ ነገ በጣም እርግጠኛ ነኝ።
እንዳንቺ ነበር ያለችኝ እኮ።
ለነገ በጣም እርግጠኛ ነኝ። ትላንት ለመኪያ ነግሬያት ነበረ ምናምን ብለው ራሱ መውቀስ ይችላሉ። እኔን ለነገ በጣም እርግጠኛ ነኝ ይወጣሉታል።
ያ አላህ።
በጣም እሺ በቃ ይሁን፣ አማራጭ የለም እንግዲህ።
ሶሪ። በቲማቲሙ የታዘዘው ግን በጁጁ ነው አይደለ?
ቲማቲሙ በጁጁ ነው፣ እ፣ እሺ።
ይሄኛው ደግሞ ፎዚያ በሚል ነው። ሽንኩርትና ስ- ለነገ ስኳሩ ይወጣሉታል። Sorry፣ በጣም ይቅርታ።
በቃ ይሁን። እሺማ እ፣ የራሴ ጥፋት ነው።
Okay።
እሺ።
አይ፣ እሺ፣ ከዚህ በኋላ አስተካክልኝና check አድርገው አስተካክለው location ይሉ። እሺ፣ ለነገ አስተላልፋለሁ። ምንም ችግር የለም።
እሺማ፣ እሺ፣ Sorry።
እሺ፣ አመ- Okay፣ መልካም ቀን ይሁንልዎት።
እሺ፣ እሺ፣ እሺ።